ሄሎ ጤና ሰላም ናት። ቴሌግራም ሰላም ነው።
ሰላም ነው። የትናንትና እና
እሺ በሰላሳ እና በአንድ አንድ ሺ አምስት መቶ እና አንድ ሺ አንድ መቶ ጠብቅ ተባለ ትናንትና እስካሁን እየጠበቁ ነው።
እሺ
ጤና ይስጥልን ቤስት ቤት ቤቲ ነው የሚያደርገው።
hello ሰላም ጤና ይስጥልን ቤስት ቤት አዎ፣ ሰላም ነሽ?
ሰላም
አዎ፣ ትናንትና ጠብቅ ተባለ አንድ ሺ አምስት መቶ እና አንድ ሺ አንድ መቶ
withdraw አድርገህ ነው
አዎ፣ ገና አልገባም አካውንቱ በዚህ ስልክ?
አዎ እሺ አንዴ መስመር ላይ ጠብቀኝ። ትናንት ነው ወጪ ያደረግከው?
አዎ እሺ አንዴ ጠብቀ
በሰላሳ እና በትናንትና አንድ ትናንትና አንድ ነበር አይደል ወሩ እኛው ደግሞ በሰላሳ አንድ ሺህ አምስት መቶ እና የትናንትና አንድ ሺህ አንድ መቶ እንደዚህ ደውዬ ጠብቅ ተባለች። እሺ እስካሁን እየጠበቁ ነው።
እሺ እሺ check እያደረኩልህ ነው። እሺ አንዴ ጠብቀኝ አሁን አይ- አይ-